hello ጤና ይስጥልኝ። ቺፕቺፕ ጤና ይስጥልኝ። እንዴት ናችሁ?
ሰላም ይመስገን ደህና። በቀደም order ሰጥቼ ነበር፣ ቆየ። cancel ማድረግ ይቻላል?
እሺ ስልክ ይነግሩኛል።
ጎልደን ጋር አዎ፣ ዘጠኝ አንድ አንድ አስራ አንድ ሀምሳ ሁለት ሀምሳ ሁለት አርባ ሁለት አርባ ሁለት ዜሮ ዘጠኝ ዜሮ ዘጠኝ እሺ ሼፉ ነው የሚለው።
አዎ፣
እሺ ምንድን ነበረ product ኡ?
የታዘዘው አዎ፣ ሙሉ fail አድርጓል እንዳለ order ያደረጉት እኮ አዎ፣ እኮ ለዛ ነው ሙሉውን ነው። አንድ አራት አምስት item ሽንኩርት፣ ድንች፣ ቲማቲም፣ ካሮት፣ ጥቅል ጎመን፣ ስምንት product ነው ዝኩኒ። አዎ፣ ሰባት አዎ ስምንት ይሆናል።
አዎ፣ አዎ ሰባት product ነው ሙሉ ይመለሳል። በእርሶ ወደ ራሱ ቴሌ ብር account አዎ።
ሙሉ ይመለሳል።
በቃ ደህና። ከሌላ ሰፈር ልዘዝ ምናልባት ወደዛ ይላችሁ መሰለኝ።
አዎ የት ነበር አሁን መጀመሪያ ያዘዝበት?
እ፣ ካራ ቆሬ።
ካራ ቆሬ ነው። አዎ እሺ በሌላ ጠጋ ብሎ ትንሽ ወደ አየር ጤና ይዘዝና።
በቃ ደህና።
እሺ እሺ የኛውን cancel አድርግልኝ፣ ደግሜ እናደርጋለን።
በቃ ይሄ refund ይደረግሎታል። እሺ እሺ